ሄሎ
ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
ዳንኤል ማር ኤሌክትሪካል ሾፕ
አዎ ነው።
ከአሪፍ ቤ ነው በወሎ ላይ ትባላል።
ከ- ከአሪፍ ቤ
እሺ።
እ፣ ምስራቅ ነው ታደል?
አዎ
አዎ፣ እሺ። እኛው ነው ከአሪፍ ነው። ፖስት ማሽኑን ላለፉት ረዥም ጊዜ ተጠቅመው ታያውቁም እና በዛም የተነሳ ፖስት ማሽኑን ኮክት ለ- እያደረገ ለሱ ነው እና ደውይለት፣ ለደውይለት።
ለማን?
እኔ የለውም ሱቅ የለውም። እኔ- እ፣ ለዳኒ ደውይለት። ዜሮ ቁጥሩን ዘጠኝ አስራ ይሰጡኛል አንድ ዜሮ ዘጠኝ ዜሮ- አስራ አንድ አስራ አንድ ሰማንያ ሰባት ሀያ ሁለት ሰባ ሰባት ሰማንያ ሰባት ሀያ ሁለት ሰባ ሰባት
ሀያ ሁለት ሰባ ሰባት እሺ አዎ እናመሰግናለን ተቀን አቅም ለነገሩ አናግሪው እሱ ነው።
እሺ እሺ መልካም ቀን